የሚል የጠፋ የደጇ መቅደስ የለው ወረፋ ካልሆነ ብቅር ልብን ለከፋ ምናላት እዚህ ሐይቅን አልፋ ካልሆነ ብቅር ልብን ለከፋ ምናላት እዚህ ሐይቅን አልፋ
የታለች ልጅቱ የታለች እሷ ያቻት የታለች ልጅቱ የታለች እሷ ያቻት የታለች ልጅቱ የታለች እሷ ያቻት የታለች ልጅቱ የታለች እሷ ያቻት ፍቅር አገር መቻለው ዳር ድንበር ማይዘው ወሳጅ መላሽ እሱ ብቻ ማነው ጎበዝ እሱ አቻ አለው መሰንቆ አለው በገና አጥመ ስማ ይህንን ዜማ